Hello? Hello አቤት ጤና ይስጥልኝ።
ፈልጌ
ለመጫወት
አዎ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገሽ ትደውያለሽ። መጀመሪያ
እ ትኬት እ አልቆብኝ ነው።
ትኬት subscribe ስታደርግ በቀን አንዴ ብቻ ነው የሚገባው።
እ
ትኬት subscribe ስታደርጊ በቀን አንዴ ነው የሚገባው።
እሺ
ስለዚህ ነገ ይገባልሻል።
እሺ